ጤና ይስጥልን። ቤት ቤት ቤቴ ነው የሚልዳው ቤት የትኬት ማወቅ ፈልጌ ነበረ ከሸር ኮድ ካታ ንገረኝ።
ስለማይሰራ ችግር የለም ከሸር ኮድ አስራ ሶስት ሀምሳ አንድ እሺ፣
ዘጠና ሶስት ሀያ ሶስት
አንዴ ይቅርታ፣ አስራ ሶስት ሀምሳ አንድ ዘጠና ሶስት አስራ ሀያ ሶስት ሶስት ሀምሳ አንድ ዘጠና ሶስት ሀያ ሶስት
እሺ የቀ- ቀሪ ጨዋታዎች አሉ እና የመጀመሪያዎቹ ሶስቱ አልፈውልሃል።
አልፎልኛል።
አዎ
እሺ ግን ሌላ ገና ነገር?
የጨ- የሁለት ሰዓት አይደል? ሁለት ሰዓት የሚጀምር አውቃለሁ አውቃለሁ።
ምናምን ሌላው ገና ነው። የ- የጀመሩትን ማወቅ ፈልጌ ነው።
የጀመሩት የመጀመሪያዎቹ ሶስቱ ጨ- ጨዋታዎች አልፈውልሃል።
እሺ አመሰግናል። አስራ ሶስት ሀምሳ አንድ አስራ ሶስት ሀምሳ አንድ
ዘጠና ሁለት ሰማንያ አንድ
እሺ እሱም ሶስተኛው አልፎልሃል። የመጀመሪያው void ሆኗል። ሁለተኛው እሺ።
ውጤት አልተለቀቀም። ትንሽ ጠብቀው እሺ፣ ገና ያለቀ ስለሆነ
እሺ፣ አንድ ቀረ።
አይደለም postponed አንድ ሆኗል።
ነገር?
ይኸውልህ የመጀመሪያው ሁለቱ postponed ሆኗል። ለአንድ የሶስተኛው ስለዚህ ችግር የለውም። ዞሮ ዞሮ አዎ።
lose አልሆነማ።
አልሆነም። አዎ እሺ አንድ ቀረች።
እሺ አስራ ሶስት አስራ ሶስት ሀምሳ አንድ ዘጠና
hello
አስራ
አስራ ሶስት ሀምሳ አንድ
ዘጠና ሁለት ሀያ አራት ዘጠና ሁለት ሀያ አራት
ሀያ አንድ ሀያ ሀያ አራት አዎ ዘጠና ሁለት ሀያ አራት
እሺ እሱም እንደዛው እሺ። አንዱ postponed ሆኗል። ሌሎቹ አራቶቹ አልፈውልሃል።
እሺ፣ አመሰግናለሁ እናት።
እሺ መልካም እኛም ምሽት ይሆንልን።
እናመሰግናለን። መልካም ምሽት።
አሜን አሜን። እሺ እሺ።